ስጥልኝ ቻፓ hello ሰላም ጤና ይስጥልኝ
ከቴሌ ብር ወደ ቻፓ company ብር ልኬ ነበረ እና እሱ አልገባልኝም። ለምን እንደሆነ ልጠይቅ ነበር።
transaction message አለሁት
message ኡ ከቴሌ አዎ ብር message የተላከልዎት message አለ።
message አዎ ደርሶኝ ነበረ።
እሺ እሱን እ፣ በዚህ ዜሮ ዘጠኝ ስልሳ በሚለው ቴሌግራም ላይ ስል እ፣ የቻፓን ስልክ ያውቁታል ዜሮ ዘጠኝ ስልሳ የሚለው
አይ አላውቀውም።
እሺ እሱን ስልክ ልስጦትና እዛ ላይ ቴሌግራም ላይ ይልኩልኛል
እሺ ስልኩን ላክልኝ።
ዜሮ ዘጠኝ ስልሳ
እሺ ሊያስ
እ፣ እ፣
ዜሮ ዘጠኝ ስልሳ